ሰላም ነው።
ሰላም ሄሎ
ሄሎ hello፣
hello፣ አይሰማም?
ይሰማል? አሁን ይሰማል?
አዎ ይሰማል።
እ፣ ቪዛ አለ እንዴ? የዱባይ የሳምንት ቪዛ
ቪዛ ለጊዜው እየሰራን አይደለም።
እየተሰራ አይደለም?
አዎ
okay። ስንት ቀን ይቆያል?
እ፣ ምን ለመስራት ነው?
እ አሁን ይኸውልህ እ፣ አሁን ላይ አዲሱ ከዱባይ የወጣ ሕግ ስላለ ሕጉ እስከሚጸድቅ ድረስ ለጊዜው አንወስድም። ወይም ደግሞ ስልኮትን ወስደን እንደ ውድሎት እንጀምር።
ይቻላል።
እሺ ስሞትም አንበል፣ ይቅርታ
መጥቼ ነበር ባለፈው አበበ።
አበበ። እሺ እ፣ እሺ በቃ እንደውሎታለን።
እሺ፣ መልካም እሺ ለደወል ነው። አመሰግናለሁ። መልካም ቀን